ወይ እናቴ Hello ጆን፣ ስቱዲዮ ብቻ ነው የምትፈልገው?
ካሜራ አንድ ካሜራ
አንድ ካሜራ እና አንድ ስቱዲዮ
እና ሁለት ስቱዲዮ አለ።
ለአንተ አለን። እሺ ባለ ነው ማን ያዝ- የያዘው ግን ከአስር አስር ሰ- እስከ አስር የያዘው ነው።
የኛ ፕሮግራም ነው።
ሌላ የእናንተ የራሳችሁ ነው።
አዎ መልካም እሺ፣ በቃ እሺ፣ እመጣለሁ።
ካሜ- በቃ።
ባለሙያ ትፈልጋለህ?
አይ ባለሙያ አትፈልግ
አንድ ካሜራ ስቱዲዮ።
ስቱዲዮ ማለት ነው። account ላኪልኝ ቶሎ እንዳት እንዳት እንትን እንዳትዪ እሺ። በቃ already እከፍላለሁ እኔ አሁን እመጣለሁ።
እሺ እሺ ጆን thank